መሰረት ነኝ የምልታዘዝ
እንትን ተቃራኒ order ገብቶብኝ ነው እና cancel እንዲደረግ
ማን ነው ስምህ? ስምህ ንገረኝ እስኪ።
ማሩፍ ነው።
ማሩፍ ይኸውልህ፣ cancel አድርጉልኝ አትበል። ተቃራኒ ስለሆነ ተቃራኒ የሆነብኝ እና አስወጡልኝ ነው የሚባለው። እሺ order number ኦቹ ንገረኝ። order number ኦቹ ንገረኝ። አሁን ተቃራኒ የሆኑብን
እሺ፣ አርባ ሰባት ሰማንያ አራት ነው።
አርባ ሰባት ሰማንያ አራት ሰማንያ አራት ያንተው ንገረኝ።
እሺ፣ እሱን ደግሞ አርባ ሰባት ከሸገር ወደ ፍሬንድሺፕ የሚሄደው ነው።
አዎ አዎ አዎ እሺ ይሄኛው ይፈልግና እልክልሃለሁ። እንዲወጣልህ የፈለግከው ይህንን ነው።
አዎ አዎ እሺ እሺ። pin ኡ ደግሞ ልክ ነው። እሺ pin ጠይቀኝ ነበር ደውለህ።
አዎ አዎ ልክ ነው። እሺ አንዴ ጠብቀኝ። ቦሌውን ኦርደር ነበሩ ሄሎ
ቦሌውን ኦርደር ነበሩን ነገረኝ። ከግራቦን ያስከው
እሺ አርባ ሰባት አርባ ሰባት
አርባ ሰባት ሰባ ሰባ ሺ አለ።
አዎ አዎ ሄሎ
እሺ ማሩፍ አንዴ ጠብቀኝ። እሺ ማሩፍ
ወይ
ይወጣልሃል።
ዳስፋሽ